ሄሎ
ሄሎ የኮሜዲያን እሸቱ ስልክ ነው።
አዎ Donkey Tube ነው። ምን ልታዘዝ?
እባክሽ ማግኘት እችላለሁ?
ምን ነበር ጉዳዩት ከይቅርታ ጋር? ምን ነበር ጉዳዩት ከይቅርታ ጋር?
እርዳታውን ፈልጌ ነው እባክሽ። ከነ ልጆቼ በራብ ላልቅ ነው እንዲረዳኝ ነው እባክሽ እናቴ ልጄ።
አሁን ላይ ከይቅርታ ጋር ማለት ነው። በጣም ከይቅርታ ጋር ከአንድ ሺህ አምስት መቶ በላይ ግለሰብም ሆነ ተቋማት ተመዝግበዋለኝ። አሁን ላይ አዲስ ምዝገባ እያካሄደ ነው። ልክ እነሱን ከጨረስን በኋላ አዲስ ምዝገባ ስናካሄድ እመቤቴ እባክሽ ራብ ነው እባክሽ፣ ከነ ልጆቼ ላልቅ ነው እባክሽ እናቴ ልጄ፣ እባክሽ እናቴ እሺ ልመዝግቦት ግን ወረፋ ነው። እኔ መዘግቦታለሁ። እሺ በድንግል በድንግል አጨክኝብኝ እባክሽ። ሰው ነው የሰጠኝ ስልካችሁ
እኮ ማዘርዬ፣ እኔ መዘግቦታለሁ ግን ወረፋ ነውና እኔ አስተላልፍሎታለሁ ግን ወረፋ ነው። የእውነት ነግሮት እሺ እናቴ አስተላልፊኝ። ላልቅ ነው እስከነ ልጆቼ እባክሽ። ማንም ቤት በተዘጋበት ላልቅ ነው። በዚህ ተዘግቶብኝ ሰው ነው ደውይለት፣ አይጨክንብሽም እሱ ከሌሎቹ ሩህሩህ ነው ብለውኝ ነው።
እሺ ስሞትም አልበል
ምኞት ነኝ ምኞት ምኞት ማን
እ ምኞት ማን ምኞት ዴበኖ ነኝ ምኞት ዴበኖ ላልቅ ነው እስከነ ልጆቼ
ስልክ ቁጥር ይንገሩ። ይሄ ነው አሁን የደወሉበት ነው ስልክ ቁጥር።
አዎ ይሄ ነው እናቴ። እርጂ እባክሽ። እንትን ከሆቴል እንትን የትራፊ እያወጣው ነው እየገዛው ብር ሳገኝ ማበላቸው።
አድራሻዎት የት ነው?
ቡታጀራ ቡታጀራ ቡታጀራ ነው። ማንም የለኝም፣ በሽተኛ ነኝ።
እኔ አስተላልፋለሁ። ማዘርዬ ቃል ግን አልገባለሁትም። ወረፋ ስለሆነ ትንሽ ይጠብቃሉ። እኔ አስተላልፍለታለሁ።
እሺ እሺ እናቴ አትርሽኝ ብቻ ነው።
መልካም ቀን። እሺ እሺ አንቺም ሰላም ዋይልኝ።
አሜን። እሺ እሺ እናቴ